ጤና ይስጥልኝ አክስቴ ደህና ነኝ። እባክዎ ምን ልርዳዎ?
በቃ እስካሁን ብር አልመለስኩም አልመለስኩም
ምን ልርዳዎ?
ቆየ እኮ ብሩ
እሺ ደመወዛችሁን አስመዝግበው ነበር እኛ ጋር ደውለው?
አዎ
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት?
አይ በዚህ አይደለም በሌላ ስልክ ነው።
እሺ መቼ ነበር ያስመዘገቡት? ዛሬ ነው?
ትንሽ ቆየ።
ዛሬ ነው?
አዎ ዛሬ ነው።
እሺ ደመወዛችን ታይቶልዎት ሲያልቅ እኛ ደውለን እናሳውቅዎታለን።
አል እሺ ደውለን እናሳውቅዎታለን። ያው በወረፋ ስለምናስተናግድ ለዛ መቼ ነው።
አሁን ቆየ በቃ ቶሎ በል።
እሺ በተሻለ ፍጥነት ሰጥተን ስንጨርስ እንደውልዎታለን።
እሺ እሺ።
እሺ